ጤና ይስጥልኝ Best Bet ራሄል በኩል ልርዳ ሳሮን
እግዚአብሔር ይመስገን ጥያቄ ቻይና ማረፍ ፈልጌ ነበር።
እም?
check ለማረግ ፈልጌ ነበር።
check ለማድረግ ነበረ።
አ እሺ ምንድን ነበር check እንዲደረግ ላይ የፈለግከው?
betting
እ?
betting እኮ ምን ምኑን withdraw አድርገህ ሳይገባልህ ቀርቶ ነው ወይስ ምንድን ነው?
አይ አይደለም ቲኬት እንትን ነው ክለብ እንዳለፈ ነው ቲኬት?
ያለበት።
ትኬት?
አ እሺ እሺ cashier code ኡን ንገረኝና check ላድርግልህ።
እሺ 12 እሺ
73 ሰባ ሶስት
57 04 ሀምሳ ሰባት ዜሮ 04 አራት እሺ ጨዋታዎቹ አላለቁም። እሺ ያለቁት ተ- ሁለት ጨዋታዎች ናቸው። እነሱ ታርመዋል። አንዱ loss እና አንዱ win አለ። ዞሮ ግን ትኬቱ loss ነው። odd ኡ ትንሽ ስለሆነ ተመላሽ ምናምን አይኖረውም
እም፣ ምን የሚሆን ምን የሚሆን እ ምን የሚሆን ወደቀ
የወደቀው እ፣ ሁለተኛው ጨዋታ
ምን ስንት ለስንት አልቆ ነው?
ይኸውልህ አንተ ሁለ- ይገባባሉ ብለህ ነው ሁለቱም እ፣ ይገባባሉ ብለህ ነው ያስያዝከው። ከዛ ግን ያለቀው ዜሮ ለዜሮ ነው።
እሺ ነው እሺ።
እሺ ሌላ check ማደርግልህ ትኬት አለ?
አይ ችግር የለም።
እሺ እሺ መልካም ምሽት።